ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንወዳው።
ጤና ይስጥልኝ እናቴ፣ እንዴት አደርሽ?
እግዚአብሔር ይመስገን።
አዲሱ እባላለሁ። ትናንት ደውዬ ነበር ያ አስራ ስድስት ሺህ ተንሳፍፎ ቀረብኝ ምናምን ብዬ እስካሁን ግን መፍትሄ የለም።
ቴሌግራም ላይ ነው የላኩት?
አ፣ እሺ፣
በዚህኛው ስልክ ነው የላኩት?
አዎ በዚህኛው ስልክ
አዲሱ ማሞ
አ አዲሱ ንጉሴ ማሞ- ንጉሴ። እሺ ንጉሴ ያበራ አዎ።
ተላልፎሎታል። መልሱ ስናገኝ እናሳውቆታለን። system ም update እየተደረገ ስለሆነ ነው። በትዕግስት ይጠብቁን።
ነው አዎ
እሺ።
እሺ